እዚህ እንትን ድልድዩ ስር ነን አባ የትኛው ፎቅ ነው? የእሼን ለመታደም ነበር።
ኦኬ ተመዝግበዋል።
አዎ
ሴሚሲ ኢኮኖሚክ አሶሲዬሽን ህንፃ ላይ ሴሚሲ ሚካኤል ጎን ሚካኤልን አልፈን አሁን እንትን ጋር ነው። ድልድዩ ስር ነን በቃ።
በቃ ድልድዩ ጋር ነው። ድልድዩ ጋር ሴሚ ሚካኤል በስተወኛው በስተበሩ ጋር አለ።
በበሩ በሚካኤል በር በኩል ነው።
አ- አዎ በስተዚኛው ማለት ነው። በስተዚኛው ጋር ወደ ላይ የሚሄደው በቀኝ ወይስ መንገድ በግራ?
እሱ ለይቼ እንትን አላውቅም። በቃ በግራ ቆ- እኮ ወደዚህ ነው።
ሀሴት ድልድዩ ህንፃ ጋር ነው። በቃ ምናምን የሚል አለ። አሁን ሚካኤል ጋር ምን አሉኝ ሀሴት ህንፃ የሚል አለ።
እ፣ ሀሴት ህንጻ የቱ ጋር ነበር?
ሚካኤል ጎን በቃ አዎ
Economic Association ህንጻ ብላችሁ ጠይቁ በስም በቃ እሺ እሺ
ኢኮኖሚክ